Hello. Hello
አሎ Hello፣ ሰላም ጤና ይስጥልን።
አቤት መሰረት ከችፕ ነበር የምንደውለው።
ምን ነበረ?
ይቅር ቅድስት ላይ order አድርገው ነበር አለ።
ኦ፣ ሌላ ጋ ነው። እንዴት ነው የምናገኛት?
ማግኘት አይችሉም። አሁን ቅድስት ቆይ አሁን እደውላለሁ። እሺ ስንት እሺ።
ቁጥር ነው?
ይደውሉላት።
የ- የት ልበላ የት ልበላት?
የት ልበላት? እ- ስልክ ታንሳ ወይንም ስልኳ እንዲሰራ ታድርገው
እሺ እሺ ወይ ወደ ችፕ ትደውል እኛ ጋር እሺ እናቴ፣ እሺ ፈጠን አድርገሽ።
አመሰግናለሁ።